ጣና ስትሪንግ ጥሪ ማዕከል
አብሮ ይስጥልን። ስለ በረራ መረጃ ማወቅ ፈልጌ ነበር።
እሺ፣ ወዴት ነው?
ከአዲስ አበባ ጅማ።
ከአዲስ አበባ ጅማ አዎ፣ ለመቼ?
ለአርብ ሮብ ቁርጥ ዲስካውንት ይኖረዋል
እሺ፣ ሌሎት
እ ሌ አንዴ ሌው እሺ
ለሮብ ነው ያሉን ከአዲስ አበባ ጅማ
ለአርብ ሮብ የሚቆረጥበት ቀን ሮብ እ፣ ጉ- በ- እንትኑ flight ኡ አርብ
ለአርብ flight ያው እንደዛ እ።
ከሆነ ዛሬ ነው መቆረጥ ያለበት። አልበለዚያ አይቻልም?
እ?
ሮብ አይቻልም ወይ?
ይቻላል ግን ያው ቀኑ ሲቀርብ ዋጋው ይጨምራል ወይም flight ኡ ሙሉ ሊሆን ይችላል። አሁን ያለው እ።
ዋጋ ሁለት ሺህ ሰባት መቶ ሀምሳ ሶስት ብር ነው።
በዛሬው ማለት ነው
አዎ ያለው ዋጋ የአርብ ዋጋ
እ ሁለት ሺህ ሰባት መቶ ሀምሳ ሶስት ብር ነው። ግን ቀኑ እኮ- በተለይ ሮብ ሲሆን ምናልባት ይሄ ዋጋ ላያገኙት ይችላል። እሱም አሁን ይሄ ያለው እ።
የአራት ሰዓቱ flight ነው እንጂ ሌሎቹ ሁለት ሺህ ዘጠኝ መቶ ስልሳ አራት ብር ናቸው።
አርብ አራት ሰዓት አለ እንዴ?
አርብ አራት ከአርባ አምስት አለ። አዎ ከአዲስ ጅማ ጠዋት ጠዋት አራት ከአርባ አምስት አራት ከአርባ አምስት እሱ ነው የሚቀንሰው ሁለት ሺህ ሰባት ከዛ መቶ በፊት ጠዋት አለ እንዴ? ከዛ በፊት ጠዋት ከዛ በፊት ጠዋት ሶስት ሰዓት ላይ ያለ ሁለት ሺህ ዘጠኝ መቶ ስልሳ አራት
እሺ፣ የጠዋቱ ይጨምራል ማለት ነው።
የጠዋቱ ይጨምራል። አዎ ከዛ አራት ሰዓት ይቀንሳል።
የአራት ሰዓቱ ብቻ ይቀንሳል።
ከዛ ግን ደግሞ አሁን እንደገና ስንት ሰዓት አለ? ስድስት ሰዓት አለ፣ ቀጥሎ ስድስት ተኩል አለ እና ዘጠኝ ሰዓት ላይ
ዘጠኝ ሰዓትም አለ።
አለ አዎ።
እሺ፣ የዘጠኝ ሰዓቱን ትነግረኛለህ?
2964 ብር። ሌሎቹ 2009 የጠዋቱ ብቻ ነው 2753 የአራት ሰዓቱ ብቻ ማለት ነው።
አዎ ሌሎቹ 2964 ብር።
እሺ፣ አመሰግናለሁ።
እሺ እኛም እናመሰግናለን። ከምን
እሺ።